ሄሎ ዋሽንግተን ነው የምንልርደውት እንትን ኢኮ አላችሁ እንዴ?
አለ ነው መች መች ነው ያለው?
ዶክተር አይቶት ነው የሚያዝልዎት።
ሪፈርስ
እንደዛ አይቻልም።
ማለት ተጽፎልን ማለት ነው። ነፍሰ ጡር ናትና ቼክ ትደረግ ተብሎ ነው ከሜሪ ስቶፕስ።
መልሼ ልደውልዎት?
እሺ እሺ።
እሺ